ሄሎ ወይ ወይ
ቤተ መጣ አቤት አሁን እኛ ጋር መጣ ነበር አይደለ?
አ አ የአባቱ አይደለ ቼኩ አ አባቴ ማን ስልኩን ንገረኝ እስኪ።
ኦኬ የአባቴን እም የአባተን የወጠኝ የአባቴን
ዜሮ ዘጠኝ
አስራ አንድ እሺ
አስራ አንድ አርባ ሁለት አርባ ሁለት
ሰባ አንድ ሰማንያ አራት ሰባ አንድ ሰማንያ አራት አ እሺ thank you እሺ